ስለተናፈቀች ቤት ቤት የምል
ሪፖርት ሳደርግ የሌላ ሰው ስልክ ቁጥር እየቀየረኝ ነበር የማልፈልገው ሌላ ሰው ሲጠይቀኝ ማለት ነው።
ምን አልሽኝ?
እሺ፣ አንዴ ጠብቀኝ።
እሺ
ሰላም
ዲፖዚት ሳድርግ የስልክ ቁጥር ይጽፍልኝ ሌላ ስልክ ቁጥር ልብስል እምቢ አለኝ።
በጣም ምን አላሽ? አይሰማም ድምፅሽ።
ካልቆረጥ
ገንዘብ ሳይሆን ትዕዛዝ ቁጥር መዝ አልችልም።
ምንድን ነው የሚልክ?
ከአንድ የሞባይል ኮዱን ሁለት መቶ ሀምሳ አንድን እና የኔን ስልክ ቁጥር በፊት ይጽፈዋል። አዛራይት ብሎ በዛ ብቻ ሞክር ነው የሚለኝ።